hello ጤና ይስጥልኝ Stone
ሰላም ነው። እንዴት አደራችሁ?
እግዚአብሔር ይመስገን። እንዴት አደሩ?
ደህና። ያለቀ ካለ እንዴ?
እ- እሱን ቢሮ መግ- መጥቶ ነው ማግኘት የሚችሉት።
ቢሮ መጥቶ ማግኘት አዎ ላይ ሽያጭ ምን አሁን አልሽ?
ያሉን እጃችን ላይ ያለውን ከአንድ አመት እስከ አንድ አመት የሚረከቡት ነው።
እ፣ እሺ፣ እሺ ማማ፣ እሺ፣ እሺ። እና ያለቀ ፍሪጅም ያለቀለት የለም።
ሊኖር ይችላል፣ ግን ቢሮ መጥቶ ነው እሱን ማግኘት የሚችሉት።
እሺ፣ ስልኩን text- በዚህ ስልክ text አድርጊ እስኪ ማማዬ።
እሺ የት- ወደ ቢሮ መምጣት አይመቸትም?
እኮ ልመጣ አካባቢው ስለማውቀው ስለማላውቀው ነው።
እ፣ ቦሌ ገርጅል ደታ አለን ቢሮ።
እሺ ማማ፣ እሺ።
እሺ እሺ